hello ጤና ይስጥልን ምክር ቤት hello ጤና ይስጥልኝ።
አለን አለን ሰላም ነው።
አንድ ሺህ አምስት መቶ withdraw ነበረኝ እና እንትኔ ላይ አያሳይም ቴሌብሬ ላይ።
እሺ የቤስት ወይ ቁጥር የደወልክበት ነው?
አዎ የደወልኩበት ነው። ትላንት ማታ ነበረ እንትኑ ላይ አለ application ኑ ላይ እዛ ላይ ግን አልመጣም። እሺ hello
እሺ እያየሁልህ ነው አንዴ። እሺ
እ እያየሁልህ ነው አንዴ ጠብቀኝ።
እሺ እሺ እጠብቅሃለሁ።
መች ነው? ትናንትና ትላንት ማታ ወደ ስድስት ሰዓት ላይ አካ- ስድስት ሰዓት ሰባት ሰዓት አካባቢ
አንድ ሺህ አምስት መቶ ነው።
አዎ